ወርኩሽ ምን ያልሰወርኩሽ ፍቅሬና አይናችን ላይ ያልደበኩሽ ምን ያልሰወርኩሽ አንቺ የተለየ ምንም ሚስጥር የለም ናውቃለሁ ያውቀዋል ልብሽ ናውቃለሁ ያውቀዋል ልብሽ ፍቅሬና አይኖችም ላንቺ ምን ያልደበኩሽ ምን ያልሰወርኩሽ ፍቅሬና አይመችም ላንቺ ያልደበኩሽ ምን ያልሰወርኩሽ አንቺ የተለየ ምንም ምስጢር የለም ናውቃለሁ ያውቀዋል ልብሽ ናውቃለሁ ያውቀዋል ልብሽ መቻር ልቻውቃለው እኔማ እኔማ ለጎኔ ላንቺ አይደለም ወይ ማሰቤ በልሜም በውኔ ብንከራተት ላንቺ ስል ብንገላታ አልታክትም ደከምኳል ቀን ማታ ብንከራተት ላንቺ ስል ብንገላታ አልታክትም ደከምኳል ቀን ማታ ፍቅሬ ያንቺ ውለታ በልብ ያለው ቦታ ፍቅሬ ያንቺ ውለታ በልብ ያለው ቦታ ልብሽን ወረት ዋጥርታዋሬ እንዳያስሰው ንጹህ መውደዴን ከንቱ አሉባልታ አያደፍርስም። እረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው እረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው ጤና አይመችም ላንቺ ምን ያልደበቅኩሽ ምን ያልሰወርኩሽ ልቤና አይመችም ላንቺ ምን ያልደበቅኩሽ ምን ያልሰወርኩሽ አንቺ የተለየ ምንም ምስጢር የለም ናውቃለሁ ያውቀዋል ልብሽ ናውቃለሁ ያውቀዋል ልብሽ ዜና አይመችም ላንቺ ምን ያልደበቅኩሽ ምን ያልሰወርኩሽ ልቤና አይመችም ላንቺ ምን ያልደበቅኩሽ ምን ያልሰወርኩሽ አንቺ የተለየ ምንም ምስጢር የለም አውቃለሁ ያውቀዋል ልብሽ አውቃለሁ ያውቀዋል ልብሽ በምንም በማንም ምንጊዜም የማይለወጠው ከልቤ በስተቀር ለፍቅርሽ እኔስ ምን ልስጠው እስካለውኝ ባላቤ ላደርግልሽ ቢቻል ሞት ስል ልሞተው ልሰዋልሽ እስካለውኝ ባላቤ ላደርግልሽ ቢቻል ሞት ስል ልሞተው ልሰዋልሽ ፍቅሬ እንዳንቺ ስውለታ መቼም አልልልሽ ፍቅሬ እንዳንቺ ስውለታ መቼም አልልልሽ ኖረ ጧት ርታሬ እንዳያስሰው ንጹሕ መውደዴን ከንቱ አሉባልታ አያደርሰው ኧረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው ኧረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው ኧረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው ኧረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው ኧረ ምን ይሰጣል ከልብ ወዲያ ለሰው እስቲ ምን ይሰጣል ከልብ ወዲያ ለሰው